ሀሎ ሰላም ጤና ይስጥልን ሮቤል።
አቤት።
ከዊፕላስ ነበር ምደውለው የእኛን application አውርደ ነበር።
እሺ ለተጠቃሚነት ነው ወይስ ለአሽከርካሪነት?
normal ለተጠቃሚነት እሺ አንተ አሁን የተመዘገብከው አሽከርካሪዎቻችን የሚመዘገቡበት ዊፕላስ solution provider ላይ ነው።
እሺ ተጠቃሚ ግን ከሆንክ register ስታደርግ የምናሰጣቸውን አገልግሎቶች ማየት ከሶስት መቶ ሀምሳ በላይ game ኦችን ለማግኘት እና አሸናፊ የሚያደርገውን referral code ለማግኘት ዊ ፕላስ solution user የምትል አለች።
application ኑ user የሚለውን ነው የማወርደው አዎ ተጠቃሚ ከሆንክ user የሚለውን አውርደ እዛው ላይ register ማድረግ ነው ማለት ነው።
እሺ እሺ እሺ አመሰግናለሁ። መልካም ቀን።
እሺ